አሉ ጤና ይስጥልን ማኒ ባባ።
ትንሽ
ጤና ሰላም ነው?
ይስጥልን። እግዚአብሔር ይመስገን።
የሆነች ቴ ልጅ አሁን እያሳየ ያለውን ፈልጌ አይቻት ነበረ። ሁለት ሺ ያለው ወደ ብሎ
ምን አሉኝ አባ?
የሚያሳየው ትዌልቲ ሞዴል ሁለት ሺ አንድ ትዌልቲ ነጭ እሺ ሰላሳ ስድስት ቤት እሱን እሺ።
ሙሉ መረጃ ፈልጌ ነበር።
ሁለት ነጥብ ስድስት
አንድ ነጥብ ስድስት ሁለት ነጥብ ስድስት ሁለት ነጥብ ስድስት
ያለው ኦኬ ትዌልቲ አውቀሻል?
አዎ ነጩ ኖረ
አዎ እንደዛ አለ ሁለት ነጥብ ስድስት
አዎ ሁለት ነጥብ ስድስት ነው አባት።
እንደዛ ባንክ ይመቻቻል ነው ስምምነቱ። እሺ ባንክ ይመቻቻል ነው።
አንድ ነጥብ ስድስት ያለ መስሎኝ ነው። እሺ አይ አይደለም።